hello
ሄሎ ይሰማል? አሁን ሄሎ
hello አይሰማም?
ወይ አሁን ይሰማል? እሺ hello ሹፌር ደርሶ እቃ ሊያስረክቦት ነበርና አግኝተውታል ሹፌሩን?
ደውሎ እንዲህ እንዲህ ብለህና ብየው የሆነ ቦታ ነኝ አለኝ። ከዛ መንገዱን ጠቁሚው ደውል ብየዋለሁ። ከዛ በኋላ አልደወለም።
ኦኬ፣
ሄሎ
አንዴ መስመር ላይ ተ- በሌላ ቁጥር ልደውልሎት አንዴ እሺ እሺ